ህልፍና ማሳጅ
ሄሎ አቤት ጤና ይስጥልኝ።
አቤት
ጤና ይስጥልኝ። ዋሽንግተን ነው።
ምን ተነጋግረው? አዎ ነው።
እንትን ሲቲ ስካን ለማስነሳት ፈልገን ነበር። የጭንቅላት ምን ላይ?
የጭንቅላት እሺ ይችላሉ።
እ፣ አምቡላንስ ይኖራል እንዴ ነው?
አላው ኬት ነው?
እ፣ እዚህ እንትን ያለ ነው ማን ነው? ፍሎ ዋጋ ያለው ምንድን ነው?
አዎ አዎ ጠብቁ።
እዛ ነው ያ- እ? አቤት ዘውዲቱ ነው የት ነው?
ሆስፒታሉ የት ነው ያሉበት?
ፍሎ
ዘውዲቱ ነው አ
እኮ። እሺ ዋጋው እ፣ እንትን ማዘዣው ምን ይላል?
ማ ጭንቅላት የጭንቅላት ነው።
ብቻ ነው? አይ የሚጻፍ ሌላም ነገር ስላለ ነው።
okay እሺ። እንትን ዋ- ዋጋው ምን ያህል ነው? አሁን እ፣ ዋጋውን ትነግሪኛለሽ?
እኮ ዋጋውን ለመናገር የጭንቅላት ብቻ ከመድኃኒት ከሆነ።
ጋር ከ- ያለ መድኃኒት የሚባል ነገር ስላለ ነው።
አሀ ነው እንዴ?
አዎ ያለ መድኃኒት ከሆነ አምስት ሺ ሶስት መቶ ነው። ቲቢት አምስት ካለው ሺህ ሁለት ሺ አምስት መቶ የጭንቅላት የጭንቅላት ሁለት ሺ አምስት መቶ ከዛ እሺ እንደገና ደግሞ እ፣ የመድኃኒት ከተባለ ሶስት ሺህ ብር ይጨምራሉ። አምስት ሺ አምስት መቶ አምስት መቶ ማለት ነው። አ አዎ።
በቃ መልካም። እሺ አሳውቅሻለሁ። ደውላለሁ።
እሺ፣ እሺ። አስራ